ያስጠመመች ቤት ቤት ነው የምንለው።
ቤቴ አሁንም ደወልኩ ብርሃኔ ነኝ።
ብርሃነች እ እንትኑ ልክ አይደለም የላክሽልኝ።
ልክ አይደለም ማለት check አድርጊው ደጋግመሽ እንዴት?
ማለት የእያንዳንዱ cashier እንትን ለብቻው ለየብቻው አይደል የሚቀመጠው?
እኮ ለየብቻው እኮ ነው።
አዎ አሁን አብርቸው ነበር የመጀመሪያው የ cashier አንድ ነው። የ cashier two
የ cashier two የመጀመሪያው ሂሳብ የ cashier two።
ስንት ነው? ስምንት ሺህ ምናምን ነው የሚለው ስምንት ሺህ ሰባት መቶ ሀያ ብር።
ግን እኔ ጋር ደግሞ ስንት እንደሚል ልንገር እሺ
አስራ አንድ ሺህ መቶ አርባ ብር ነው የሚለው የ cashier two cashier two
refresh አድርገኸዋል? ያንተ የ cashier refresh ሶስቴ አራቴ እያረኩት ነው የሚመጣልኝ ተመሳሳይ ሂሳብ ነው አስራ አንድ ሺህ ዘጠኝ መቶ አርባ ብር እሺ፣ አንዴ ጠብቀኝ።
ይህ አድርጊው